wake up? Hello?
ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን። confirm የሚደረግ ነበረኝ አንድ ቴሌ ነው።
እሺ ስልክህን ንገረኝ ምንድን ነው?
ይሄኛው ነው ሰላሳ ሰባት ሀያ እሺ ሰላሳ ሰባት ሀያ ሰማንያ ሀያ ስድስት
አሁን ነው
አሁን አዎ።
እሺ ቀጥሏል። እሺ
ገባህ?
process ላይ ነው። አዎ ቀጥሏል። አዎ
እሺ፣ አዎ ገብቷል። አመሰግናለሁ።
እሺ መልካም እሺ እሺ ነው ባች